ወይ ነው?
hello፣ ወዬ እንዴት ሆናችሁ?
አረ አሉ ምንም በቃ እስካሁን ምንም የለም።
አልመጣችም?
አርፏል ነው የሚለው እንትን plane ኡ አርፏል አሉ፣ እም ግን አልወጣችም።
እውነት ስሜን ጋር ስሜንሽ ጋር ደውሉ።
ስሜንሽ እኮ የራሷን ወንበር ነው ለቃ እሷ ነው የላከቻት።
የላከቻት ማንም የለም አብራት አብሯት ማንም የለም። አዎ ወጥታ እንዳይሆና።
አይ አልወጣችም። አንድ በር ነው መውጫ ያለው።
እውነት አዎ ስልኳ ላይ አትደውሉ።
ስልኳ እዛው ነው እያለ የዘጋው አሉ።
በስመ አብ። እሺ
እሺ። አዎ እንግዲህ እነሱ ደግሞ አንተ እየደወለ ነው ባ- አዎ እነሱ ባልየው ጋር እየደወልን አንጠብቃትም ቀብር እያሉ ነው አሉ አለ።
አይደለ አዎ እንግዲህ ምን ማድረግ ይቻላል። በቃ ቶሎ ከተመለሳችሁ እሺ እሄዳለሁኝ እንግዲህ እሺ እሺ